ተደሰቱ አደረገን ኗሪ አመት በዓል አክባሪ ይመስገን ፈጣሪ ለአመት በዓል ጠላው እንዴት ነው ለአመት በዓል ለአመት በዓል ጠጁስ እንዴት ነው ለአመት በዓል ለአመት በዓል ቁርጡስ እንዴት ነው ለአመት በዓል ለአመት በዓል ደረው እንዴት ነው ለአመት በዓል ለአመት በዓል አምባሻው ዳቦው ተጋግሯል ለአመት በዓል መንጓሎ ሁሉም ተሟልቷል ለአመት በዓል ጠላው እንዴት ነው ለአመት በዓል ለአመት በዓል ጠጁስ እንዴት ነው ለአመት በዓል ለአመት በዓል ቁርጡስ እንዴት ነው ለአመት በዓል ለአመት በዓል ደረው እንዴት ነው ለአመት በዓል ለአመት በዓል አምባሻው ዳቦ ተጋግሯል ለአመት በዓል ምንጓሎ ሁሉም ተሟልቷል እየተጠራራ ዘመድ ጎረቤቱ ሲጋብ ሲጫወት አቤት አቤት አቤት ደስ ማለቱ አይደስ ማለት ነው።
ያብረው መኖር ጸጋ አምላክ ተቀብሎ አበቡ ነው ብሎ ለዚህ ሸጋ ነው በለው።
ላደረሰን ይመስገን ነው ብሎ አበው ነው።
እሰይ አውደ ዓመት አውደ ዓመት በሉልን ደርሰን እንጫወት አንድ ላይ ኑረን ፍቅር ተጋርተን እስቲ እንደሰት ስቀን ተጫውተን አቦ!
እሰይ አውደ ዓመት አውደ ዓመት በሉልን ደርሰን እንጫወት አንድ ላይ ኑረን ፍቅር ተጋርተን እስኪ እንደሰት ስቀን ተጫውተን መደሰት ነው በለው።
ችቦው ተገዝቷል ሻማውን በርቷል ሻማው በርቷል።
ደጇ አሸብርቋል ሁሉ ነገር ሞልቷል።
ሰፈሩን ደምቋል ሀገራችን ምን ደግሞ እሰይ ሸምቸም ባዳመ እናደርጋለን።
በሉን መደሰት ነው ያዘለው በጥንታዊ ወንድ ክለብ ያጥመታ በሉን ምን እንጫወት ምናል ችቦው ተገዝቷል አዎ ተገዝቷል።
ሻማውን በርቷል ሻማውን በርቷል ደጇ አሸብርቋል ደጇ አሸብርቋል።
ሰፈሩን ደምቋል ሁሉ ወልቷል።
እሰይ ባዳመ አይደለም ወጥቶ።
በሉን እንደሰት አቤት አቤት በጥንታዊ ክለብ በሉን እንጫወት ደረሰ አውደ ዓመቱ ደመቀ ምሽቱ በሉ ተደሰቱ አደረገን ናሪ አመት በዓል አክባሪ ይመስገን ፈጣሪ ይመስገን ፈጣሪ ደረሰ አውደ ዓመቱ ደመቀ ምሽቱ በሉ ተደሰቱ እኮ ተደሰቱ ካደረገን ኗሪ አመት በዓል አክባሪ ይመስገን ፈጣሪ ይመስገን ፈጣሪ እኮ
ለአመት በዓል በጠርቱ እንዴት ነው ለአመት በዓል ለአመት በዓል ልግቡስ እንዴት ነው ለአመት በዓል ለአመት በዓል ገበያው እንዴት ነው ለአመት በዓል ለአመት በዓል ግብዣው እንዴት ነው ለአመት በዓል ለአመት በዓል ሁላችን ደስ ብሎናል ደምቀናል አዲስ አዲሱን ለብሰናል ለአመት በዓል ጨዋታ እንዴት ነው ለአመት በዓል ለአመት በዓል ሰፈር እንዴት ነው ለአመት በዓል ለአመት በዓል ጭፈራ እንዴት ነው ለአመት በዓል ለአመት በዓል ደስታው እንዴት ነው ለአመት በዓል ለአመት በዓል ሁሉም እንዳቅሙን አሟልቷል አመት በዓል የሚያስፈልገው ተገዝቷል እንጀራ ፍትፍቱ ከጠላ ከጠጁ ሲያበላ ሲያጠጣ ባባ ዘራፍጁ አይደስ ማለት ነው።
ቸርነቱ ፍቅሩ ግብዣና ጨዋታው አይረሳም ከልብ ያመቷል ትዝታ እሰይ አውደ ዓመት አውደ ዓመት በሉ እንደሰት ንጫወት አንድ ላይ ኑረን አለብን። እሰይ አውዳመት አውዳመት በሉን እንደሰት ልጫወት አንድ ላይ ኑረን ፍቅር ተጋርተን እስኪ እንደሰት ስቀን ተጫውተን መደሰት ነው በለው ተውበን ደምቀን አሸብርቀን አቤት ደስ ሲል የዛሬው ቀን ደስ ብሎናል ለሁላችን ይክበር ይመስገን አምላካችን አይደለው እንጂ ተውበን ደምቀን አሸብርቀን ሁሉም አቤት ደስ ተሳትፏል ሲል ለመባል ቀን ደስ ብሎናል ለሁላችን አቤት አቤት አቤት ይክበር ይመስገን አምላካችን አዎ መጫወት ነው ይክበር ይመስገን አምላካችን ይክበር ይመስገን አምላካችን